የምን ነበር የቶበት ጤና ይስጥልን።
ይሄንን ይሄንን ነበር ማለት ጤና ይስጥልን ማሊ ባባ
ነስተን ስልካችሁ ደግሞ አብሮ ይስጥልን።
ስልካችሁ ደግሞ ይሰራል
አረ ይሰራል አባት ኔትወርክ ይሆናል።
በደንብ ነው እንትን ፋይፍ ኤል አለ እንዴ?
አዎ በለጠፈም ባልለጠፈም ፋይፌል አለ።
የሆነ ጥቁር ፋይፍ ኤል አይቼ ነበር።
ጥቁሩ five L ተሽጧል አባት የቆየ ነው። አሁን ነጭ five L ነው። ያለው።
ስንት የሚባል ነው ዋጋው?
ሶስት ነጥብ ስምንት
አረ እነዚህ አቅም የለኝም ብ- ባንክ ያለበት ወይ አባዱላ ነገር አላችሁ እንዴ?
አባዱላም አለን ሁለት ሰባት አለ
አ፣
ሶስት ነጥብ ሶስት ነው። አንድ ሚሊዮን ባንክ ይወጣል። ቀሪውን cash
እንደዚህ የለኝም። ምን አንድ ነው ያለኝ እጄ ላይ
እንደዛማ አያገኙም አባዱላ።
የለም።
አዎ እንደዛ አይገኝም።
ቢትስ እስኪ የለም ወደ ያለበት
ምን አለ
ቢትስ ያለበት የለም።
ያለበ- ዕዳ ያለበትም ቢሆን በአንድ ሚሊዮን ብር እ፣ እነ ፋሲል እና አባዱላ አያገኙም።
ቢትስ ቢትስ ቤት እኮ ያስጨምሮታል። አንድ አንድ ሚሊዮን አንድ መቶ ሺህ ድረስ ያስጨምሮታል።
አረ ሌላውን በባንክ በ- እናመቻችታል።
እሺና እንደዚህ ያላችሁ አሎ
እየሰማሁት ነው አባት። ስድስት መቶ ሺህ ባንክ አንድ ነጥብ አንድ ብናመቻች ይዤ አላችሁ ወይ? አንድ ነጥብ አንድ ይዤ አላችሁ ወይ?
አንድ ሚሊዮን አንድ መቶ አዎ እናያይዘለታለን። ቀሪውን ማለት ነው አንድ ሚሊዮን አንድ መቶ ለእጅ ከፍለው አዎ እሺ እመጣለሁ።